ሄሎ
ሄሎ ትንሽ ሌላውን ኬቢ ነው። እሺ ኬቢ ነው አይደል? በኦርደር ነ ከቢው ነበር ኦርደር ነበር መቶ አንድ ሰማንያ አምስት አርባ ሶስት ድረስ ልቀብዳችሁ አልጠበቅኩም። ምን አልከኝ? እየት- እየተመላለስ ነው። ምን ያህል ደቂቃ ይፈጃል ከዚህ በኋላ?
አምስት ደቂቃ ነው ያፈጅም። ገብቷል እኮ አንድ ነው የቀረው፣ ይዛ ነው የቀረው። እንደዛ ነው።
ብረኛ ኦርደር ቆይ አንዴ ወይ።
አባት መስመር ላይ ጠብቀኝ።
ምን አልሽ?
አንዴ መስመር ላይ ጠብቀኝ። cancel ይሁን እሺ። ሰዓት ሄዷል በጣም
ምን አልሽ?
ሌላው cancel ይሁን ሰዓት በጣም ስለሄደ cancel ይሁን እሺ።
በእናትሽ ግልጽ ወደ ኋላ ይቀረ
ምን አልከኝ?
እናንቺ ግን ወደ ኋላ ይቀረ አይደል ነበር እኮ ልክ አዎ ተደራይዞ ይሆናል። ሰዓት ይሆናል ይሆናል ይባው በቃ ካንስል ነው እሺ።
ኦልሬዲ ወጥቶለታል
እ እ ወርበታል
ሰዓት ሄደም
ሌላው ነው
ሌላው
መሰላችንም
ምን አልከኝ?
መሰላችንም በይቷል
አዎ ሰዓት ስለሄደ አትስ በቃ
በቃ
እሺ